Hello ሰላም ጤና ይስጥልን። በስ ሄሎ ሄሎ አንድ ሰዓት ብለሽኝ እኮ ሁለት ሰዓት ሆነ።
ምን ነበር አባቴ?
ለጉሽ ድሮ ስንት ብር ነው?
ዘጠኝ መቶ ብር ያልኩሽ
Okay እሺ፣ አንዴ ስልክ ያሉሰን እ ስልክህን ስልክህን ዜሮ ዘጠኝ እሺ፣
አስራ ዘጠኝ ሰላሳ ዘጠኝ አስራ አምስት እሺ አርባ አምስት እም፣ ዜሮ ዜሮ
እሺ እም፣ በቃ ለቻፓ ላሳውቅልህ አይሻልም እ?
ወይስ ትደውልላቸዋለህ? ስልክ ልስጥህ?
እ የቻፓን ስልክ ልስጥህ ትደውልላቸዋለህ?
አዎ እሺ ዜሮ ዘጠኝ ስልሳ
ቆይ ቆይ እሺ አንዴ ይብልኝ አንዴ ስልክ sorry ዜሮ ዘጠኝ ስልሳ
እሺ ቆይ ዜሮ ዘጠኝ ስልሳ
ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አዎ እሺ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ withdraw አድርጌ ነበር አልገባልኝም በላቸው።
እሺ እሺ እሺ እሺ Thank you እሺ ችግር የለውም።
እሺ